ጤና ይስጥልኝ። አሪፍ ሎዛኔ ባኮም ልርዳው።
እንትን አሪፍ POS እኛ ጋር ነበረ ነው እሺ
እምቢ እያለ እያስቸገረ ነው።
ምን ሆነቦት ደንበኛችን?
ይሄ key ምናምን የሚለው ነገር አለ key download እ key download እያለ አስቸገሮት።
አዎ እሱን ደግሞ download ሳደርገው እሺ እያለኝ አለ። error ይላል invalid response ይላል ምን አሉኝ?
invalid response ይላል error ይላል ነው ማለት ነው።
invalid response ይሎታል።
አዎ እሺ restart አድርገው ሞክሮታል ደንበኛችን?
አዎ
restart አድርገው ሞከሩት?
አዎ እሺ ኔትወርክዎትስ ምን ያህል ነው? ጥሩ ነው?
ኔትወርኩ በ- በእርግጥ አልዘረጉም።
አ ኔት- ኔትወርክዎት ያስቸግራል?
አዎ
አ ምናልባት በኔትወርኩ ምክንያት ሊሆን ይችላል እና
okay፣ እስቲ እ ይሞክሩት።
ደጋግሜ ልሞክረው።
አ ከየት የት ነው የደወሉት? ከየት ነው የደወሉት ደንበኛችን?
እ?
የድርጅቶት ስም ምን ይባላል ደንበኛችን?
MCH
MCH
ኤ- MCH MCH እሺ MCH የእናቶች እና ህጻናት ቡድን።
እሺ እሺ። የኔትወርክዎት ሁኔታ አስቸጋሪ ከሆነ ምናልባት በሱ ምክንያት ሊሆን ስለሚችል እ ኔትወርክዎትን አስ- ኔትወርኩም ሊሆን ይችላል። በእርግጥ ግን በጣም አላደረገም። ከቴክኖሎጂ ጀምሮ እሺ እኔ ለሚመለከተው አካል አስተላልፍሎታለሁ። ነገር ግን እ ኔትወርክዎን ለማስተካከል ሞክረው እንደገና ይሞክሩ።
እሺ
እሺ እሺ ደም- እሺ ደንበኛችን ስሞትም አልበል ግን ይቅርታ።
ይወሳሽ ኢየሩሳሌም እሺ እሺ ደንበኛችን እናመሰግናለን ስለ ስለደወሉ።
እሺ መልካም ቀን።